ነው። እንዴት አደርክ አብርሽ?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ይሰራል አይደል እንትኑ?
አዎ አዎ፣ ዛሬ ከፍቷል።
እሺ እንትን ምንድን ነው marketing ኡን check ታደርጊዋለሽ? ታውቂዋለሽ marketing ኡ?
አዎ እንትኑ ላይ አለ። እስኪ እስቲ እሱን check ታደርጊ ይሰራል።
እሺ ይሄ ሬጅስትራል ነው ቦኒ። የማርኬቲንጉን ታውቂዋለሽ እንዴ? ማርኬቲንጉ
ማርኬቲንግ ምናምን ብሎ ነው የሚጀምረው።
ከፈል እስቲ
ይሰራል።
እስቲ አንዴ አብርሽ
ቆይ እሺ፣ እደውላለሁ ትንሽ ቆይቼ።
እሺ